Good afternoon reception ጀልት speaking።
ሰላም ነው እናት።
እግዚአብሔር ይመስገን።
እንትን massage check ማድረግ ፈልጌ ነበር ለመቼ የፈለገው ነው?
በአሁን አስር ሰዓት አካባቢ ለስንት ሰው ነው የፈለጉት?
ሁለት ሰው ሁለት ሰው። እሺ፣ መስመር ላይ ይጠብቁኝ። ሰላም አዚ፣ እንዴት ነህ? ደህና ነህ? አለን ሰላም። አስር ሰዓት ላይ ነው ያለኝ። ይቅርታ።
አ አ እሺ፣ ማን ልበል ስሞቱን?
እ በረከት
እሺ፣ ስልክዎትን ልውሰድ።
ስልሳ ሶስት ዜሮ አምስት ዜሮ ዘጠኝ ስልሳ ሶስት ዜሮ አምስት ስልሳ ሰባት ሰባ ሶስት ስልሳ ሰባት ሰባት ሰባ ሶስት
እሺ፣ ይዤልዎታለሁ።
እሺ እንትን price ምን ያህል ስንት ነው የሚሆነው?
ከሁለት ሺ ሶስት መቶ ሰባ ማነው ሁለት ሺ ሁለት መቶ ሀምሳ ብር Swedish ኡ
አ- okay deep ከሆነ ሁለት ሺ አምስት መቶ ብር
የምን ከሆነ ጠንከር ያለ ከሆነ ሁለት ሺ አምስት መቶ ብር
አ- አንድ ላይ ነው
ምኑ
እሱ ዋጋው አንድ ላይ ነው የነገርሽኝ ወይስ አይ Swedish ኡ ሁለት ሺ ሁለት መቶ ሀምሳ ብር ትንሽ deep ከሆነ- የሁለቱም ሰው ነው?
አይ የአንድ ሰው ነው okay
እ፣ እሺ በቃ ሊያዝሉት
አ እደውልልሻለሁ እሺ ደውል okay